ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከብርድ ቤት ምን ልርዳው ስንት ሰዓት ልቆይ ሲስተር እ ውስጥረው ብር ስንት ሰዓት ልቆይ ማታ እኮ ማታ ይገባለሽ አላለችም እ
ሄሎ
ማታ ውስጥረው ይገባለሽ አላልሽም እኮ አልገባሎትም ነው አ
እሺ የቤት ቤት ስልክ ቁጥሩን ይነግሩኛል
ሀያ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ
እሺ አንዴ መስመር ላይ ጠብቁኝ
እሺ
እሺ ይንገሩኝ አሁን ዜሮ ዘጠኝ ሀያ ዘጠኝ ሰላሳ ዘጠኝ እሺ ሰላሳ አንድ እሺ ሀያ አራት ሀያ አራት አ በናትሽ እሺ ስንት ብር ነበር ይቅርታ
ሺ አምስት መቶ እሺ የመቼ ነው ያ?
መቼ ነው
ሺ አምስት መቶ
እኮ ቀኑ የመቼ ነው የትናንት ነው
የትናንትና ወደ የመቼ ነው እሺ አንድ አንደኛ September አንድ
October ነው October አንድ ሀ
እሺ የትናንት ማለት ነው ሀ
እሺ check ላድርገው አንዴ መስመር ላይ ጠብቁኝ
እሺ በናትሽ ID ና እስተካከል እሺ እሺ በ October አንድ እኮ የለም እንደዚህ አይነት transaction በ October አንድ የለም ከትናንት ወዲያ ነው
እስከ ስድስት ሰዓት ትናንትና ነበረ